ሌላው
ከብቻ የጥሪ ማዕከል ለምንደውለው ደንበኛችን ደሴ በርባርና ሬስቶራንት ነው።
አዎ
የቢጃ መለያ ቁጥር የያዛችሁ የጽሁፍ መልእክት ተቀብለው ደንበኛችን
ተቀበልኩ ማለት የሆነ ጊዜ ቴክስት ይመጣልኝ ነበር፣ አሁን ግን አይመጣም።
እሺ እንንገረውት የያዙ ሀያ ዘጠና
ሀምሳ ዘጠና
ሰማንያ ስድስት
እንዴ ደንበኛችን
ሀምሳ ዘጠና እ
ሀምሳ ዘጠና ሌላ ሶስት
ዘጠና ሶስት
ሰማንያ ስድስት ሰማንያ አራት
ሰማንያ ስድስት ሰማንያ አራት እሺ አዎ ደንበኛችን
እሺ ይሄን አመሰግናለሁ።
ለማሳወቅ ነው። መልካም ምሽት ደንበኛችን።
ኦኬ